ጤና ይስጥልኝ Best Bet
ጤና ይስጥልኝ። እንትን refund ልኬ ነበር ቴሌግራም ላይ እና እሺ
odd ኡ አርባ ምናምን ስለሚሆን ታፍሎ ማለት ነው ሁለት መቶ percent ምን አልከኝ?
ሁለት percent ነበር መላክ የነበረባቸው እሺ percent ኡን ብቻ ነው የላከው።
እሺ ቲኬት ID ውን ልካልናል?
አዎ፣ ቴሌግራም ላይ ማን የቴሌግራም ስምህ?
ያዋራኝ የቴሌግራም ስም የቴሌግራም ስም የእኔ ዲ ዲ እ?
ዲአይ አይ ቢአይ ዲአይ ዲአይ አዎ፣ ቢአይ ዲአይ ቢአይ ነው።
ዲ ዲ ነው ዲአይ ዲአይ እሺ ዲአይ ዲአይ ዲዲ ነው።
እም እሺ ሶስት ቲኬት ናቸው።
አምስት አምስት ቲኬቶች
ይሄ አትጥፉ
የመቼ ቲኬት ናቸው?
የትላንት የትናንትና።
በሽክታሽ አይለፍልም
እሺ እሺ ሰባ አራት ሁሉም ተመሳሳይ ቲኬት ናቸው እንዴ?
አ አንድ አይነት ጨዋታዎች ናቸው ሁሉም ጋር ያሉት?
አ
እሺ ሁለት መቶ percent ነው ተመላሽ የሚሆነው።
አ አ ስንት አስር percent ብርን ብቻ ነው የሚመለስልህ ግን?
ብሩ ይምጫ ነው 50 ብር ማለት በ10 በ10 ብር ስለመንጨት እሺ ጥሩ በቃ እናስተካክል ያለን ትንሽ ጠብቀን እናሳውቃለን ቴሌግራም ላይ እሺ እዛው እሺ እሺ እሺ እንደምን-